እኔ ይስጥልኝ አክሲም ወይስ ነው በኩል ይዘው
ሰላም እንዴት ነሽ? እንትን አሪፍ ላይ ስያ አድርገን ነበርና እሺ እሷን አልደረሰን።
ከየት ወዴት ነበር ያስተላለፉት?
ወደ ቲኤክስ ስፖርት
እሺ ከምን አካውንቶት ላይ ነበር?
ከዚህኛ ቁጥር ቴሌብር
እሺ ስንት ብር ነው?
በተለያየ ነው። መጀመሪያ ላይ ሀምሳ ሀምሳ ሀምሳ እና አንድ መቶ ብር
እሺ ሀምሳ እና አንድ መቶ ሁሉም ሶስቱም አልገባም።
አዎ ጠቅላላ ሁለት ብር እሺ መቼ ነበር የሞከሩት?
የዛሬ ሶስት ቀን
እሺ exact ቀኑ ይታወቃል ወይም ቀኑ ቆየ
መስመር ላይ ያለው ደንበኛ ነው።
አዎ
እሺ በሀያ ሁለት ሀያ ሁለት ዛሬ ነው አክቹዋሊ ቆይ ነው አ፣ የዛሬ ነበር።
እሱ ቤት ነው ላውጣ
እሺ ኦኬ፣ ስክሪንሾትም አዎ።
ስለሚልኩልን እሺ አገኙት።
አዎ እሱ ነሽ አዎ ብዙ እንትኖች ስላሉት እኮ ነው እኮ ነው ምናምን ስለምንጫወት አዎ በሀያ አንድ
በሀያ አንድ
አዎ እሺ የትናንት ማለት ነው።
ትማለቡ ደፋጫቸው ወይ አንዴ ትማለቡ ደፋጫቸው ትማለቡ
ደንበኛ ከቴሌ ብር መልእክት አልፎሎታል አይደለ? ቴክስት ሜሴጅ አዎ
እሱን በስክሪንሾት ስለሚልኩልን ቀኑን ከዛም ላይ ማየት ይቻላል።
ይቻላል። አዎ ቁጥሩን ያቺ ዘጠና ሁለት ምናምን ነች የቴሌግራሟ።
ቴሌግራሙ አዎ የኛ ቁጥር ካሉት በሱ ነው። ቴሌ ብሩ የእርሶ የተመዘገበው ማን በሚል ስም ነው?
አሌክሳንደር
አሌክሳንደር አዎ በዚህኛው ቁጥር ማለት ነው።
እሺ ስለዚህ screenshot ኗን የቴሌግራማችን ላይ ላኩልን እና እዛው ላይ ስምና ስልክም ያስቀምጡልን እንዲሰራ እናደርግልዎታለን። ሌላ ምረዳዎት ነገር አለ?
እ፣ የለም thank you
እሺ ስለ ደግሞ መገናኘን ቀጥሎ ሰዎች አገልግሎትን አስተያየት ያስቀምጡልን። መልካም ቀን።